ሰላም ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልን አቶ ሂሉት ሀይሉት ነው?
ሀይሉ ሳይሆን እ ህሉ እ እሺ ከዊፕላስ ሶሉሽን ድርጅት ነው የምደውለው።
እ?
ዊፕላስ ሶሉሽን
ምን አልሽ?
ዊፕላስ ሶሉሽን የትራንስፖርት አገልግሎት ሰጪ ተቋም ነው።
አ፣ ቆይና እሺ፣ እየነዳሁ ነው። ትንሽ ትራፊክ አለ ከቤት።
እሺ፣ እሺ ቆይቼ እደውላለሁ።
እሺ፣ እሺ።
እሺ።